በረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ በስም ድኛለው በጸጋ በማደሪያ ሆኜ ስጠራ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ በስም ድኛለው በጸጋ በማደሪያ ሆኜ ስጠራ ሰዶም ስትቃጠል መርገሟ ሲበዛ ሊተወኛ የሻም ልጁን እንደዋዛ ሕጉን በማሰቤ አምላክ ፈረደልኝ ቡትቶ የሚያወጣ መላክ ሰደደልኝ በገናን መደርደር አያቆ መምጣቴ የወንጭፌ ድንጋይ አንተን ጉልበቴ የሳኦልን ካባ አውልቀ ጣልክልኝ የፍልስጤሙን ሰው ክንድ ሰበረልኝ ሶስት ጊዜ ስክድ አላውቅህም ብዬ ዶሮ ስለ ጮኸ ትዝ አልከኝ ጌታዬ ወጣሁኝ በእንባ ከአይሁድ እሳት ስር ከሃዲ ሳትለኝ አኖርከኝ በፍቅር ሳምራዊን አሳትል ክብርን የሰጠኸኝ እንዳንተ ከአይሁድ ፍቅርን ማናሳየኝ ሚስጥሬን በሙሉ ነገርከኝ ጌታዬ የፍቅር ውሃ ቀዳው እንስራዬን ጥዬ